Hello ብርቱካን ሰላም ነው?
እግዚአብሔር ይመስገን ሰላም ነው።
እግዚአብሔር ይመስገን። ወደ vehicle manufacturing ላይ በ accounting position አመልክተሽ ነበር አይደል? ወደ vehicle manufacturing ላይ በ accounting position አመልክተሽ ነበር።
ምን አልከኝ?
ወደ vehicle manufacturing ላይ አመልክተሽ ነበር በ accounting።
አዎ አዎ።
ስለዚህ ነገ ፈተና አላችሁ ከስምንት ሰዓት እስከ ዘጠኝ ሰዓት
የት ነው ቦታው?
ለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት
እሺ
ዘግቼ የተገኘ ነገ ከስምንት ሰዓት እስከ ዘጠኝ ሰዓት ነው ፈተናው።
ነው ፈተናው?
ነገ ፈተናው ከስምንት ሰዓት እስከ ዘጠኝ ሰዓት ነው። በጊዜ የተገኘ እሺ እሺ።
እሺ